የት ነው የምትኖሪው ያለሽበት ቦታ? የት ነው የምትኖሪው ያለሽበት ቦታ? ምንኛ ኃያል ነው ያንቺ ትዝታ፣ ዘወትር ይታየኛል መላኩ ምናሽ በነፋስ ሲጫወት ሲበተን ጸጉርሽ በትዝታ አትኩሬ ፈዝዤ ሳይሽ እጅሽን ዘርግተሽ ባማረ ፈገግታ እያልሽ ስጠሪኝና የኔ ትዝታ ሰከከኔ ሆንሽብኝ ትዝታ ወገብሽን አቅፌ ቅርበሽ ከደረቴ ዙረው ተጠምጥመው እጆችሽ ካንገቴ ያወጋነ ሁሉ አይጠፋም ከፊቴ ኃይሌም ተዳከመ መንፈሴም ተረታ ኃይሌም ተዳከመ መንፈሴም ተረታ። ኧረ ወዴት ላግኝሽ አንቺ የኔ ትዝታ ኦ
ባልና ዘውትር ደስታን ገቢች በዓለም ላይ ዘውትር ደስታን ገቢች አልፈቅድም እንድኖር ካንቺ ተለይቼ ደቂቃ ወይ ሴኮንድ እንዴት ልለይሽ ደቂቃ ወይ ሴኮንድ እንዴት ልለይሽ የትዝታዬ ምንጭ ውሃ ጥሜንሽ አይጠፋም ዘወትር ቁመናሽ ከፊቴ አይጠፋም ዘወትር ቁመናሽ ከፊቴ ወዴት ነው ያለሽው በዛብኝ ናፍቆቴ እንደማላገኝሽ ተረዳሁት በቃ እንደማላገኝሽ ተረዳሁት በቃ ፍቅሬ ትዝታዬ በይ ደህና ሁኝልኝ ለመሰናበቻ ከንፈርሽን ሳሚልኝ